ጤና ይስጥልኝ። ቤት ቤት ዲቦራ ነኝ። ነው እሺ፣ ሰላም ነዋ?
አለን እግዚአብሔር ይመስገን።
ቻክቦት ጌሙ ቻክቦት ጌም እሺ ፖስት ቦነርስ የሆነ ጊዜ ጫ- አንድ ቀን መ- አሁን በምሳሌ ትንሽ ጨዋታው አንድ ፖስት ቦነር ከሆነ እሺ።
ም፣ ታሸንፋለህ። አምስቱ ሁሉም ይዘን- ሁሉም ጨዋታዎች ተካሂደዋል።
አይ እም።
ገና አይ- የ- በትንሽ ጨዋታ ነው ገና አ- ስንተኛው አራት ጨዋታ ነው ደቂቃ ፖስት ነው።
ፖንድ የሆነው?
አንድ ጨዋታ ነው። አንድ ጨዋታ ቆይ እስኪ አንድ ይጠብቀኝ
አይ አሁን አላልቅማ በቃ መጠየቅ ብቻ ፈልጌ ነው። እሺ እኮ። እሺ ይቅርታ።
ጠይቄ ልንገርህ፣ ጠብቀኝ።
እሺ
Hello፣
wow የመጨረሻው ጨዋታ መቼ ነው የሚካሄደው?
ዛሬ ማታ ጁቬንቱስ እና ሮማ ዛሬ ነው።
ነው በቃ እሺ፣ እሱ እስኪካሄድ ጠብቀን ከሀያ አራት ሰዓት በኋላ እ፣ እንትን እናደርገዋለን። እሺ check እሺ።
ይደረጋል እሱ ሲያልቅ